ሰላም ጤና ይስጥልን። ቤት ቤት ቤት ነኝ እንርዳው።
ብር አስተላልፌ ነበር ሶስት ሺህ ብር
ወደ ቤት ቤት ነው ወይስ ከቤት ቤት ነው ያስወጣኸው?
ከቤት ከቤት ቤት አስወጥቼ ነው ወደ በዚህ ስልክ ነው።
አዎ
መቼ ዛሬ ነው አይደል?
አዎ አዎ ከመሸ
እሺ፣ አንዴ መስመር ላይ ጠብቀኝ። process ላይ ስለሆነ ነው። እሺ
እሺ ትንሽ ይገርም።
ጠብቀው ይገባል። ሀ እሺ እሺ፣ ለደወሉ ነው። አመሰግናለን። መልካም እሺ እሺ